ሀያ ብር ወስዳችሁ ነበር።
ተነስተልን ችብችብ
ሰላም ነው እናቴ?
እግዚአብሔር ይመስገን።
ትናንትና አብዬ ዛሬም አልደረሰኝም። ማደሩ ነው።
ምን ነበር ያዘዙት ትላንትና?
ሽንኩርት፣ ቲማቲም፣ ድንች እስኪ ስልክዎትን ይንገሩኝ።
ዜሮ ዘጠኝ ሰላሳ እሺ፣ ዜሮ ሰባት እሺ፣ አስራ ሰባት
ዜሮ ሰባት
አስራ ሰባት እ ሰላሳ ስምንት ሰላሳ ስምንት እሺ። okay እ ቲማቲም ድንች አለዎት አይደለ?
አዎ ድንች 18 ኪሎ
አዎ አንድ ላይ አዎ አ፣ ማታ ላይ ነው እንዴ group ኡ ያለቀው?
ኧረ እኔ ከስድስት ሰዓት በፊት ጨርሼዋለሁ።
ነው ያለቀው?
አዎ አዎ ዛሬ አልወጣልዎትም። ለነገ ነው የሚወጣው። ይሄን ያው ኧረ አዎ ነገ ሁለቱም ሶስቱም አንድ ላይ አዎ አዎ
እሺ እሺ እሺ እሺ መልካም እሺ ቴንክ ዩ